Hello Hello Hello፣ ጤና ይስጥልኝ።
እንዴት ዋልክ ሚሊዮን?
እግዚአብሔር ይመስገን አለሁ።
አለን። የእንትኗን አላስተካከልካትማ የምን ነው?
SMS ሷን ምኗ?
SMS help
አሁን አለ እየከተትኳት ነው እኮ አሃ።
ቴክስቷን ልከህልኝ ምን አዎ።
ያደረግኩኝ መሰለህ? premium number ተደጋጋሚ ያለውን ስልክ ቁጥር በማህተም አድርጌ በደብዳቤ ከቴሌ ገዛው። ከዛ እሷን ደግሞ አሁን እዛ portal ኡ ላይ እየከተትኳት ነው። እንደውም text ላደርግልህ ስል ነው የደወልክልኝ። የሚገርም ነገር በቃ ሞክራና ቴክስቷ ላይ ካገኘኸው እ- እ- ልመልስላቸው ኢሜይሉ ተስተካክሏል check አድርጉት ልበላቸው በጣም ጥሩ። አሁን አድርጌ inform አደርግሃለሁ።
እሺ እሺ እሺ ቻው